ጉዳይ ለቁም ነገር ጉዳይ ጎረቤት ወዳት ምን እንግዳ ተቀባይ ግን አገራችንን ክፉ ሚያስባትን ክፉ ሚያስባትን ቆራጥነን ልጆቿን አንወድም ጥቃትን አንወድም ጥቃትን ደጋ ወይና ደጋ ጋራው ሸንተረሪሽ ወንዝና ፏፏቴው ተስማሚው አየሬሽ የተፈጥሮ ሹበት እያስጎምጃቸው አንቺን የሚመኙ በጣም ብዙ ናቸው። ለበጎ ከሆነ ለቁም ነገር ጉዳይ ለቁም ነገር ጉዳይ ጎረቤት ወዳድነን እንግዳ ተቀባይ ግን አገራችንን ክፉ ሚያስባትን ክፉ ሚያስባትን ቆራጥነን ልጆቿን አንወድም ጥቃትን አንወድም ጥቃትን በአባቶቻችን ደም የተረከብንሽን እናት አገራችን የምንወድሽን ለጅብ ይሁን እንጂ ለአሞራ ስጋችን